questo periodo
Hello Hello ወይ ሰላም ነው ሄኖክ አለ ይመስገን አ፣ ከዋሳ ኤክስፕረስ ነው የምደውልህ
ዋሳ
ዋሳ ኤክስፕረስ አዎ አውቄያቸዋለሁ እቃ order እያረከኝ ነበር አይደል አዎ አ፣ እንትኖቹን ለይልኝ ብዬክ ነበረ color ኡን
each one piece and number three four seven ብለህ ልከልኛል three three four seven እንትን ነው total color variation ያለው ሰባት ፍሬ ነው
እያንዳንዱ ላይ ብትመልስልኝ ማለት ብዙ ስለሆነ reply እያደረኩልሽ እኮ ነው ራሱ ላይ አይደል እንደ የመጣው እንትኑ
አሁን የዚህኛውን ነው እንደዛ ያልከኝ የቱታ የፒጃማ ነገሩ ማለት ነው አዎ፣ አሁን ይች color ብዬ የመለስኩልሽ እባክዎ እም።
ደንበኛችን color ይምረጡ የሚለው part አለ አ?
አ እሷን click ሳረጋት አንቺ ወደ actual ወደ ላክሽልኝ link ነው የሚወስደኝ ይሄዳል አዎ።
አዎ እኮ ሌላው ሁሉንም እንደዛ እያደረኩ ነው እየላኩልሽ ያለሁት ሶስት color ሆነብኝ ብዬ ነው ሶስት እ፣ ሆነ
ሶስት አዎ እንትን እኮ ነው minimum piece ኡ አስ- እንትን ነው አስር ፍሬ ነው የሚለው አስር ፍሬ ነው አዎ color variation የተለያየ color መሆን አይችልም አስሩም አንድ አይነት ነው የሚሆነው
Okay እንደዛ አሃ፣ ለዛ ነው።
አሁን አንዳንድ አዎ።
ብቻ ነው የምመርጠው ማለት ነው አዎ ለምሳሌ minimum order ኡ አንዳንዱ አስር ሶስት piece አንዳንዱ ከሆነ?
ሁለት አይደለ አስር piece አይደለ ይሄ አስሩም ተመሳሳይ ነው አንድ አዎ።
እንደ አንድ item ነው የሚቆጠረው አንድ color ነው የሚኖረው በአንድ ውስጥ ሶስት አራት option አይሰጡንም Okay ስለዚህ እሱን እንትን አላልኩም እንደዛ ከሆነ ሁሉንም ላስተካክለው አዎ እንደዛ ስለሆነ እኮ ነው አዎ እንደዛ ከሆነ ሁሉም ነው የሚስተካከለው እሱ ብቻ አይደለም እኔ እኮ አዎ።
ሁለት ሁለት ነበር ያደረኩት አይደለም አይደለም አስር ከሆነ minimum order ኡ አስር ከሆነ አስሩም አንድ አይነት ሁለት ከሆነ mini- color ኡ አንድ አይነት ነው የሚሆነው ሁለቱም ስለዚህ የላኩሽ የላኩልሽን message በሙሉ እንትን ልበለውና አዎ ራሱ ላይ ከእንደገና?
በቃ መስ- ከእንደገና reply reply አድርግልኝ አዎ ል delete ው እሺ እሺ እና ያው አሁን ሰዓት ደርሷል ልወጣ ስለሆነ ነገ ነው የምሰራልህ
ነገ እሑድ ነው እሑድ አይደል ነገ እንገባለን እኛ
እግዚአብሔር ይባርካችሁ እንደው አሚን አሚን ብድር መላሽ ያርግህ አሚን አሚን ኧረ የሀገር የሀገር ለውጥ ነው አይ አያሳስብ ነገ ስገባ እሰራልሃለሁ
reply አድርጌ ልጨርስና ከዛ ነገ አዎ።
ስትገቢ እንጠብቅኛለሽ አሪፍ በቃ ያልጻፍኩልህንም አንተ እያቸውና color ና size በቃ አንዳንዱ color ብቻ ነው አንዳንዱ አንዳንዱ size ም size አለው አዎ።
ሁሉም ላይ reply አዎ።
አድርግልኝ ጻፍልኝ እሺ ጠዋት ስትገቢ ሁሉንም ጨርሼ ልክልሻለሁ እሺ